Hello?
hello አቤት።
hello፣ hello hello፣ ይሰማኛል ወይ?
እሺ ምን አሉኝ?
ማን ልበል? ዋሽንግተን ነው?
ዋሽንግተን ነው። አዎ ደውላችሁ እሺ።
ነበር።
አዎ ቀደም ደውዬ ነበረ። እ፣ ምን ያህል ደቂቃ ነው የምትደርሱት? እ፣ አንድ መድኃኒት ልገዛ ነበረ። ሰዓቱን አውቄ እንደ እንትን እንድል ለመምጣት ማለት ነው። ይዛችሁ።
እሺ እስቲ ስልክ ልስጥ ወይ እነሱን እጠይቃቸው እስቲ።
እሺ እንደዛ አድርጊልኝ እና ዜሮ እና ዘጠኝ በቴ ሰማንያ ስምንት እሺ፣ ስልክ ነው፣ ስልክ አለ። እና ም፣ በቴሌግራም ትልኩልኛላችሁ አይደለ ወይ?
ምኑን ውጤት እ፣ ይላካል?
በቃ እሺ፣ እንደዛ ከሆነ እሺ፣ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አዎ
እሺ